ሄሎ
ሄሎ ጤና ይስጥልኝ አብረሽ ስለት እንዳለሽ ከችፕችፕ ነው የምደውልልሽ እሺ ሳሮን ግሩፕ ላይ ኦርደር ነበሩት አይደለ የድንች አዎ አሁን ሹፌር ደርሶ የራ- የሳሮን ስልክ እየተነሳ ስላልሆነ ሌላ ቁጥር ይኖራታል
እሺ እኔ ልደውልላቸው ላስከፍትበት
እርስዎ መረከብ ይችላሉ እቃውን እኔ የለውም ስራ ነኝ ነው
ኦኬ፣ ሌላ ስለዚህ ልጆች አሉ ቤትና ይረከቡ ወይስ አዎ
okay እሺ ስልኩ ልስጦት የ driver ይደውሉለት አሁን እሺ ትልክልኛለህ text ታደርግልኛለህ ወይስ በቃ ምንም ልንገሩ አለ text ለማድረግ አይመቸኝም
እሺ ልጻፍሽ
ዜሮ ዘጠኝ አስራ
አስራ አምስት
አርባ አራት
አረ
አስር አርባ
አስር አርባ አዎ እሺ ሌላ የሚረከበውን ሰው ይነግሩኛል እሱም እንዲደውል እ?
እሱም እንዲደውል ማን እንደሚረከብ ስልክ ይነግሩኛል እ፣ ስልኳን አላውቀውም በቃሌ ነው እንደዛ ነው የት ነው የሚረከቡት
እስኪ ስትረከብ እደውልልሃለሁ
okay እሺ አሁን ይደውሉለት ለ driver ኡ እሺ እሺ መልካም